hello hello ሰላም ጤና ይስጥልን ሀይሚ አቤት ማን ልበል?
ከ We Plus ነበር የምደውለው የእኛን application አውርደሽ ነበር ከምን?
We Plus አዎ እሺ ለአሽከርካሪነት ነው ወይስ ለተጠቃሚነት ነበር ለተጠቃሚነት እሺ አንቺ የተመዘገብሽው ግን አሽከርካሪዎቻችን የሚመዘገቡበት We Plus solution provider የምትለዋ ላይ ነው እና okay።
We Plus solution user የሚል አለ ለተጠቃሚ ደግሞ ማለት ነው እሺ፣ አሸናፊ የምታደርግሽ referral code ያለችበት ለአንድም ለሁለትም ለሶስትም ጓደኞች invite ስታደርጊ እኛ ጋር ያቺ referral code ሽ ያንቺ እየተያዘች ትሄዳለች ማለት ነው። ስለዚህ We Plus solution user የምትላለች እሷን አውርደሽ እንድትጠቀሚ ነው። መልካም የስራ ቀን ይሆንልሽ።
እሺ፣ አመሰግናለሁ።
እሺ፣ አመሰግናለሁ።